ሄሎ
ጤና ይስጥልኝ።
አቤት ከአሪፍ ፔ የደወልንልዎት ማለት ይባላል ነው።
አቤት
እሺ ይሄ የደ- የእመቤት ስልክ ነው?
አዎ አዎ
እሺ ደንበኛችን እ ስለ አሪፍ ፔ የጥሪ ማዕከል አገልግሎት እዛ ላይ ስላለዎት አስተያየት ለመጠየቅ ነው የደወልነው። የተወሰነ ጊዜ ይኖርዎታል?
አዎ ችግር የለም እሺ እ ከዚህ በፊት ሲደውሉ ያናገሩት ባለሙያ ብቃትና የመግባባት ችሎታን እንዴት ይመዝኑታል?
አይ በጥሩ በጣም ጥሩ ነው
እሺ ከዚህ በፊት ወደ እኛ እንደደወሉ በፍጥነት ስልክ ተነስቶልዎታል?
አዎ አዎ ተነስቶልኛል እ ዘጠና ሶስት ዘጠና አምስት ነው short code ኡ አዎ ልክ ነው።
okay ግን ጠዋት ላይ ምናምን አይሰሩም ነበረ ዛሬ
እሺ ከስንት ሰ- ስንት ሰዓት ላይ ነበር የሞከሩት?
ወደ አራት ሰዓት አካባቢ
ደንበኛችን እ ምናልባት መስመሩ ላይ ሌላ ሰዎች እየተነጋገሩበት ከነበረ busy ሆኖ ሊሆን ይችላል እንጂ የጥሪ ማዕከል ሰራተኞቻችን ስራ ላይ ናቸው።
እሺ
እሺ እ ችግር አስመዝግበውስ በፍጥነት ተፈቶልዎታል?
አዎ ሁሌ ልሽኝ ይሰጣሉ
መልካም። በጥሪ ማዕከላችን ባገኙት አገልግሎት ከአንድ እስከ አምስት ባለው ልኬት ምን ያህል ደስተኛ እንደነበሩ ይነግሩናል። ከአምስቱ ስንት ይሰጡናል?
እም፣ አራት
እሺ ደንበኛችን እ በአገልግሎታችን ላይ ምን ብንጨምር ወይም ብናሻሽል ይመክራሉ?
እም፣ ቶሎ response ማድረግ ቶሎ ማለት በጣም ይቆያሉ የሆነ እንትን ች- ች- ችግር ስታስመዘግቢ ምናምን solution ለማግኘት ይቆያሉ
መልካም እሺ። የሰጡንን አስተያየትም እ ተቀብለናል። ጊዜዎትንም ሰጥተው ስላዳመጡ እናመሰግናለን። መልካም ቀን ይሁንልዎት።
እሺ